Hello
አላለች። እስኪ ቆይ ድሬዳዋ ያለችው አለች ስልክ ልስጥ።
እሺ ስገኘሽ እሺ ዜሮ ዘጠኝ ሀያ
ሀያ
ሀምሳ አምስት
ሀምሳ አምስት አስራ አምስት
አስራ አምስት ስልሳ አራት
ስልሳ አንድ ስልሳ አራት
ስልሳ አራት ንገረኝ እስኪ ድካም እሺ፣ እሺ፣ ንገረኝ።
እሺ። ዜ- ዜሮ ዘጠኝ ሀያ እም፣ ሀምሳ አምስት ሀምሳ ስልሳ አራት No ሀያ ሀምሳ አምስት አስራ አምስት ስልሳ አራት
አ አስራ አምስት አስራ አምስት አዎ፣ እሺ፣ እሺ፣ እሺ፣ እሱን ልትነሳ።
እሺ፣ እሷ ወደዛ ድሬዳዋ ስለሆነች ታግዛለች።
እሺ፣ እሺ።
እሺ